ጤና ይስጥልኝ ማሊባባ።
ሰላም ነው?
እግዚአብሔር ይመስገን።
መኪና ፈልጌ ነበር።
እሺ ምን አይነት
ቪትስ
ምን አሉኝ አባት?
ቪትስ
ቪትስ ሁለት ሺህ አራት አለን።
አራት
ሁለት ሺህ አራት
ምን ያክል ነው የሚባለው? አሪፍ ይዞታ ላይ ነው ያለ።
አሪፍ ይዞታ ላይ ነው ያለ። ሁለት ሺህ አራት አለ። ቴሌግራም page ኣችንም ላይ post አርገነዋል።
ቴሌግራም ውስጥ ምንትን ምን ማንም ምንድን ነው ነበር የሚል ማሊባባ dot net
ምን ምን ማሊባባ dot net።
እሺ፣ ሌሎች ልጆችም አሉ ማዘው ማየት ይችላሉ።
አዎ አዎ አሉ ሁሉ
እሺ እሺ